በደንብ አትታይም እዚህ ጋር።
ቤት ሄሎ ወይ ሰላም ነው?
እግዚአብሔር ይመስገን። ምን ነዳ?
ይመስገን መሳይ ነኝ ከድሬዳዋ agent ነኝ።
እሺ መሳይ
አዎ እንትን ላይ ጽፌላችሁ ነበር እና እቺን ቴሌግራም ላይ አዎ እቺ ቀን negative ነው በጣም እያሳየኝ ያለው እና እንዴት ሂሳብ ነው
እም?
ሂሳብ ነው negative አዎ የመቼ አዎ ነው?
ትላንትናና ዛሬ ማለት ነው እሺ
እና እንትን እያለ ነው system ኡ እ፣ ሰው እየበላ ነገር ነው እና አዎ ልክ ነው። ያው አንዳንዴ system ላይ እንዲህ በ negative ሊመጣ ይችላል። አንዳንድ አንተ shop ላይ ብቻ ሲሆን ሁሉም shop ላይ የሚገጥም ነገር ነው። ያው አንዳንዴ አዎ።
system ላይ ይሰለ ያው ቢዝነስ ከሆነ ድረስ አንዳንዴ negative ይመጣል አይደለ?
አዎ agent ኡን ትንሽ ሊጎዳ ይችላል በቀን ውስጥ ግን አሁን በወር ላይ በሳምንቱ ሲታሰብ ሂሳብ አሪፍ ነው የሚመጣው ትርፉ። እንደዛ ነው።
አዎ።
አሁን እዚህ ጋር system ላይ ምንም የሚስተካከል ነገር የለም። እሺ okay።
ለዛ ነው።
system ላይ ምንም እንትን የሚል ነገር የለም ማለት ምንም ነው።
እንትን የሚል የለውም። አዎ okay አንዳንዴ ያው ከ customer side አንዳንዴ advantage ስለሚኖራቸው ነው customer ኦች okay ሰው ለአንተም advantage ይጠብቅልሃል። አንዳንዴ አለ shop ኡ እንዲታወቅ ያደርገዋል።
እውነት ነው።
ያው ሰው ከዛ ሲበላ ተረዳ አዎ፣ እንጂ መጨረሻ ላይ ትርፋማነቱ ለአንተ ነው፣ ችግር የለው።
እውነት ነው። እውነት ነው። እሱማ ያው እሱማ ያው ማሳወቅ ካለብኝ እና አይ እኔ አንዳንዴ እንትን ይገጥማል።
ካለብኝ አንተ ላይ- አንተ ላይ ብቻ ሲሆን ብዙ አዎ።
agent ሁሉም agent ላይ አልፎ አልፎ ይገጥማል፣ negative ይገባል። እሺ okay ለዛ ነው ምናልባት frequently ከመጣ ድጋሚ አሳውቀን፣
እ፣ ምን ከመጣ በተደጋጋሚ ከመጣ አሳውቀን።
ኦኬ እሺ እሺ እሺ ቴንክ ዩ።